hello ጤና ይስጥልኝ።
አብሮ ይስጥልኝ ምን ልታዘዝ? ቴሌቪዥን
game ለመጫወት ፈልጌ ነበር።
እስቲ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ
okay ኮከብ ዘጠኝ
ኮከብ ዘጠኝ ሰማንያ አምስት
okay ኮ- okay እሺ ከዛ ሰባት ቁጥር ተጭነው አማርኛ ያርጉት ቋንቋውን።
okay ሶስት ቁጥር ለመጫወት የሚለውን ይምረ- ይመ- ይምረጡ።
okay ጥያቄና መልስና እድሎን ይሞክሩ የሚል
okay እሺ